hello hello፣ ሰላም ጤና ይስጥልን።
ሰላም።
ከቺፕቺፕ ነበረ የምደውልሎት።
እሺ።
ያልተቀበሉት product ነበረ እንዴ?
አዎ፣ እንትን ሳሙና።
okay፣ የልብስ ሳሙና።
አዎ፣ አጠቃላይ ዘጠኝ ማለት ነው
ያዘዝ ነው።
አዎ።
አዎ።
ነገ ቢመጣሉት መረከብ ይችላሉ?
እሺ፣ በቃ የት ዛሬ መጣ ነበር?
ነበረ።
okay፣ ያው አጋጣሚ ይዞት ስላሉ ይዞት ወጥቶ ነበር ዛሬ አሉት ማለት ነው። ስለቀ አዎ፣ store የለም ምናምን አለኝ።
አዎ፣ ለዛ ነው።
እም፣ ነገ የት እንዲመጣሉት ነው የሚፈልጉት?
እዛው ዛሬ የመጡበት ቦታ የት ነበረ ዛሬ የመጡት?
አያት ጠበል ኮንዶሚኒየም።
okay፣ እሺ። ጸበል ነገ ይመጣሉታል።
እሺ።
እናመሰግናለን። መልካም ምሽት።